ሄሎ ጤና ይስጥልኝ።
ሰላም እንዴት ዋሉ?
እግዚአብሔር ይመስገን። ደውለን ነበረ ባለፈው ሳምንት እሺ
ከጳራቅሊጦስ እና ቃና travel agency እሸቱን ፈልገነው ነበር እና እንደውላችኋለን አናግረነው ብላችሁ ነበር።
አዎ አሁን ላይ የቤተ ክርስቲያን ጉዳይ እየሰራን አይደለም።
አይ ሌላ ሰው ነው ያገነ ያናገርሽ ከአንቺ ውጪ ልናናግረው ነው እናናግረውና መልስ እንሰጣችኋለን ብለውን ነበር።
okay ትደውላለች። ለብቻዋ ካደወለች ከ- ካናገረቻችሁ አዎ፣ case ስለያዘችው ብዬ ነው እሷ case ኡን ይዟለች ከአንቺ ውጪ እና እደውልላችኋለሁኝ ቆይ አናግሬው ከእሱ ጋር አውርቼ ብላን ነበር።
ስልኳ ስላላት ትደውልላችኋለች።
እሺ አናግራ እንድትደውልልን አድርግሽ።
እሺ እሺ እሺ።
ሰላም